ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን ኳታር foreign agency።
ያው ልክ ናት።
እሺ ከ We Plus Solution ድርጅት ነበር ምደውልሎት።
ከምን ድርጅት?
ከ We Plus Solution ድርጅት
እሺ ከዚህ በፊት WePlus Solution Provider የሚለው መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
Okay እስኪ እኔ አዲስ ነኝና አናግረው እስኪ እሱን ልስታ እሺ
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እ ከ WePlus Solution ድርጅት ነበር ምደውልሎት።
እሺ ከዚህ በፊት WePlus Solution Provider የሚል መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ምንም አይነት ክፍያ ሳይከፍሉ አገልግሎቶትን መስጠት ይችላሉ።
Okay እሺ በተጨማሪም ደግሞ WePlus Solution User የሚል application አለ። እዛ ላይ የድርጅቶትን profile ማየት ይችላሉ። በተጨማሪም ደግሞ የታክሲን ጨምሮ ሌሎች ከአርባ አራት በላይ አገልግሎቶች አሉን። እሱንም መጠቀም ይችላሉ።
እሺ እሺ አባ እሺ እናመሰግናለን።
አመሰግናለሁ። እሺ መልካም ቀን አመሰግናለሁ።
ይሁንልዎት። እሺ መልካም ቀን